ሄሎ ሄሎ ግሩም አቤት።
እንዴት ነህ?
ወይ ሰላም ነው አይደለ?
እግዚአብሔር ይመስገን። እንዴት ነሽ?
አለን አለን። የዚህኛው አሁን የላከው shop አረካ
እሺ በዲሽ ነው የምትጫወቱት?
እ?
በዲሽ ነው በዲሽ ነው።
አዎ በዲሽ ነው ምን አልሰራ ብላችሁ ነው? የትኛው ነው ያልተመሳሰለው?
የ cashier ውና የእንትኑ እንትን አላለም አልተመሳሰልብኝ። የዲሹ የቱ game
የ GR account አገባኝ። አይ game ኡ የቱ ነው? ሁሉም ነው ወይስ የትኛው game?
አይ እንትን- እንትን- እንትኑ ብቻ የውሻው የውሻው ብቻ።
አዎ
እም፣ ስንት ደቂቃ ነው የሚቆጥረው?
እ፣ ደቂቃውን ልጠይቅልሽ አንዴ።
እ በቴሌግራም ላይ ጽፍልናለህ?
እሺ ቴሌግራም ላይ ጻፍልኝ። ቴሌግራም ላይ ችግር የለም።
እሺ እሺ እሺ እሺ እሺ እሺ